hello ጤና ይስጥልን ችብችብ
ጤና ይስጥልኝ።
አብሮ ይስጥልን።
ደህና እንትን ጥቅል ጎመን አዝዤ ነበርና አልደረሰም ዛሬ። ሌሎችም እሺ፣ ትናንትና ተቀብያለሁ።
ትናንት ነበር order ያደረጉት።
አዎ አዎ
እሺ white cabbage ነው ቀረ ያሉኝ አይደል? በዚህ ስልክ ቁጥር ነው order ያደረጉት።
አይ፣ እሺ የ driver ስልክ ልንገሩት ይዞት ወጥቷል።
አድ- አላመጣሁም አለኝ። ሰባት ዕቃ ነው አሁን ደግሜ ደወልኩለት ራሱ አስረክቦኛል እኮ ማስረከብ ግን okay ሰባት ዛሬ ዕቃ ተቀበሉ፣ ግን white cabbage አልመጣም።
አልመጣም።
እሺ ሰባት ለነገ ዕቃ ነው የሰጡኝ፣ እንላክሎት፣ እነሱን ጠይቂያቸው አለኝ።
ለነገ እንላክሎት።
ይቻላል።
እሺ የት ነበር location ኡ?
ሀይሌ ጋርመንት ወደ ከኦሮሚያ ኮንዶሚኒየም ብቻ ሀይሌ ጋርመንት ብለሽ ብትይዥ ይሻላል።
እሺ ከዛ ሀይሌ ይደውሉ።
ጋርመንት። እሺ እሺ።
ይቅርታ በጣም ነገ እንልክሎታለን።
ምንም ችግር የለም።
እሺ መልካም እሺ